ጤና ይስጥልኝ ርፌት አምሬት ነኝ ከኮመንደር ዶ ጤና ይስጥልኝ ሄሎ
ጤና ይስጥልኝ ሰማውታል
ነጋውልተኒ
እግዚአብሔር ይመስገን
አፋን ኦሮሞቲ ነገስሜሱ እንደንዴት
ኦሮምኛ ተናጋሪ ነው ደንበኛችን መስመር ላይ አሉ ሰማውታል
Hello
ምን ልርዳዎት ደንበኛችን
ኦሮምኛ አልችልም እንዴ
እሺ መስመር ላይ ይጠብቁን ከኦሮምኛ ተናጋሪ ጋር አገናኙታለሁ
እሺ ሄሎ ሄሎ ሄሎ ሄሎ